ሰላም ጤና ይስጥልን። ችብችብ በኮመን ልምጠው ሰላም ነው።
ሰላም አለን ነው።
እዛ ዛዝሻል እስካሁን አልመጣልኝም። ምንድን ነው ትናንት ነበር ኦርደር ያደረጉት።
ትናንት አይደለም በሀያ አራት
ትናንት ይወጣል ተብለዋል።
አዎ ተ- ይሄ ሁልሽ ሶስት ነገር አዝቼ ስሞት የተለያየ ማን ቀን ነው?
ነው የመጣው።
እሺ ስሞት ማን ነው?
ፀሐይ
ፀሐይ አዎ
ማታ ላይ አልተደወለሎትም አይደለ?
እንጃ አላየውም። ማታ ላይ ስልክ አላየውም።
እም፣ ነገ ይመጣል አልተባሉም። ዛሬ የወጣ order ላይ የሉም። ማን ነበር ቀን ላይ ደውለው ነው ነገ ይመጣል የተባሉት?
ተመላሽ አድርጊልኝማ ስንት ቀን ሞላው መሰለሽ? እዛ በፈረንጆች ሀያ አራት ነው ያልኩሽ። እሺ ዛሬ ሀያ ስምንት ነው።
እኮ ገባኝ። በዚህ ቁጥር ነው order ያደረጉት?
አዎ
ቆይ እሺ፣ አንዴ check ላድርግ። okay ፀሐይ ምን ምንድን ነበር order ኡ?
ምን ቲማቲም፣ እ፣ ሽንኩርትና አቮካዶ ማለት ፓፓያ።
okay ቲማቲም፣ ሽንኩርት፣ ፓፓያ።
አዎ ሁለቱ መጥቷል። ፓፓያውን የቀረ ተመላሽ አድርጊልኝ።
ቲማቲም ተ- ቲማቲም ተቀብለዋል።
አዎ okay ሽንኩርቱንስ ተቀብለዋል።
አዎ የቀረው ፓፓያ ብቻ ነው።
አዎ አዎ እሺ እ፣ ዛሬ መቀበል ካልቻሉ ብርዎትን refund እናደርግ።
አዎ አዎ በቃ እሺ እንመልሳለን። check ላድርግና ብርዎት ተመላሽ ይሆናል።
እሺ እሺ መልካም ቀን። እሺ።